hello
hello፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ነሽ?
አለን እግዚአብሔር ይመስገን።
እናንተ ደንበኛ ነበርንና እሺ
quantity ላይ ስኬት POS ነው ማለት ነው።
እሺ POS ላይ ለመሸጥ ስፈልግ quantity እንዳለው ያሳየኛል። quantity መዝግብ ያለው ERP ላይ እሺ
ግን POS ላይ ለመሸጥ ስፈልግ ያለውን quantity ጽፌ ለመሸጥ ስፈልግ ቀይ ያበራል እና ምን ማድረግ ነው ያለብኝ? እማ?
እሺ። እንዴት ሆኖ እስቲ log out ብለሽ ድጋሚ ውጭና ሽያጭ ላይ ግቢያ POS ላይ ERP ውን እሺ።
አጥፊው POS ኡንም አጥፊው።
እሺ ከዛስ?
ከዛ አጥፊውና ድጋሚ POS ላይ ትገቢያለሽ። ERP ውስጥ አትግቢ።
እሺ POS ላይ ምን item ምናምን አልመዘገብሽም? ERP መዝግቢ አይ መዝግብ ያለው እሱ ጋር አሁን እኮ አልሸጥ ሲለኝ ERP ላይ ገብቼ ካልተመዘገበ ለማየት ፈልጌ ሳየው ሀያ እንዳለኝ ያሳየኛል። አዎ ተመዝግቧል።
አዎ በቃ እሺ POS ላይ log out ሁለቱንም በይውና እንደ አዲስ POS ኡን ክፈችው።
እሺ እሺ
ይኸው ገባው።
ከዛ አ፣ ቋሚ ደንበኛ ነው። TIN ኡን እዛ ላይ search ስታደርጊ ይመጣልሻል።
እህ TIN ኡን አስገቢ።
እሺ TIN አስገባሽ። TIN ስታስገቢ ስሙ ይመጣልሻል። ወይም ደግሞ አዲስ ደንበኛ ከሆነ ደግሞ plus የምትለዋን ምልክት ትጠቀሚያታለሽ።
የደንበኛ ስለሆነ እዚህ ጋር item ጋር ካሉት መርጬ አለ?
አለ ማድረግ አዎ በቃ እሺ ትችያለሽ እንደዛ።